ጤና ይስጥልኝ ከኢትዮጵያ መካከል በአካባቢ ልድረስ
ወደ አርባ ምንጭ አሁን ደውዬልህ ነበር። ወደ አርባ ምንጭ ስም ልውሰድ። ያ- የአስር ሰዓት ነው ያለው። ቼኪን ስምንት ተኩል ነው። እሺ
የ- ኦኬ የእንትኑ ሞልቷል።
አዎ።
የጠዋቱ እሺ፣ እሺ፣ ኮር ኮ- እሺ፣ እ፣ እሺ፣ እሺ ዋጋው የሁለት ሰው ሰባት ሺህ አምስት መቶ ሰላሳ ብር።
እሺ፣ እሺ።
እሺ ሙሉ ስም ልውሰድ።
አዎ ማን ልበል?
መቅደስ ተስፋዬ ይሰይ
ወይዘሮ ልበል ወይዘሪት?
እ ወይዘሮ ልበል ወይዘሪት?
ወይዘሮ
መቅደስ ተስፋዬ እሰይ
ስልክ ቁጥር የቱ የቅድሙ ስልሳ አራት ቤቱ ልውሰደው?
አይ ኖ ኖ ኖ ይሄኛው ነው ሰጠኝ።
ይሄ አሁን የተደወለበት አዎ
አስራ ሶስት ሰላሳ ሁለት ስድስት ሰው ሁለ- ሁለት ሰው ነው ባይዘይ አይ ነው አይ ነው አስራ ሶስት ሰላሳ ስድስት አስራ ዘጠኝ ሰማንያ አምስት አዎ
እሺ ሁለተኛ
ሲራኡል ዱፌራ ባረደው